ሄሎ ሄሎ ይቅርታ ተቋረጠቦት ምን ነበር
ደውላችሁልኝ ነው ስ- ሰው ተዘጋ ይቅርታ እሺ ስሞትም አለበት ብርሃን መስቀል
ማናሉኝ ብርሃን መስቀል
okay እ፣ ከቺፕቺፕ ነበር መስፍን በ order ያደረጉት
እም፣ ብርሃነ መስቀል
ብርሃነ መስቀል በዚህ ቁጥር
አዎ እም፣ ሀምሳ አምስት መጨረሻው ሀምሳ አምስት መጨረሻው እስኪ ቆይ እንዴት ሴት ናሉ ሰላሳ ዜሮ አንድ ሰላሳ ሁለት ሀምሳ አምስት አዎ መስፍን ነበር እዚህ ጋር ለው ሽንኩርት አዘውን ነበር ከቺፕቺፕ ነው አዎ አንድ order አልመጣችም ሶስቱ ገብተዋል ሽንኩርቱ አዎ።
አልገባችም ሽንኩርት አዎ አልመጣለትም ነበር እና ይቅርታ store ላይ ስላልነበረ ነው ትንሽ አቅርቦታ ነገ መረከብ ይችላሉ ይቻላል ችግር የለም okay የት ነው location ኦት የሚመጣሎት ነገር እም፣ እዛው ወይ ማርያም ጠ ፈረንሳይ አዎ በቃ እንመጣለን ነገ መልካም ምሽት እሺ እናቴ እሺ እሺ አባ።
okay